Hello? Hello? Hello አይሰማም? ሄሎ Hello ወንድሜ ይሰማል?
እ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ክብሮም አለማየሁ
እውነት ነው።
ከ We Plus Solution ድርጅት ነው የምደውለው። ድርጅት የ transportation አገልግሎት ሰጪ ተቋም ነው። እ እናም ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። እ እሱም ምንድን ነው ድርጅታችን ከእያንዳንዱ trip ላይ አስር percent የምንቆርጥ ሲሆን ከምንቆርጠው አስር percent ላይ አራት percent ኡ መልሰን ለአሽከርካሪ እንቆርጥ እ ይህንን ያደረግንበት ዋና ምክንያት አሽከርካሪዎች ጡረታ፣ ሕክምና እንዲሁም ሌሎች ጥቅማ ጥቅሞች ስለሌሉ እኛ ደግሞ እንደ ድርጅት እነዚህን ክፍተቶች ታ- አሽከርካሪዎች በሚቀጡበትን ስርዓት ይዘን መጥተናል። እ ሀሳቡን እንዴት ያዩታል? እ ይቅርታ ምን አልከኝ? ድምጽ በጣም ይርቃል።
አዎ፣ ስልኩ ነው። win win ነው የሚባለው።
We Plus Solution We Plus Solution
ሞ- እንሞክረዋለን።
እሺ application አችንም እንደዚሁ We Plus Solution Provider ይላል። እሱን ከ Play Store ወይም ከ App Store ላይ በማውረድ መመዝገብ ይችላሉ። እ በተጨማሪም በቴሌግራም ስልክ ቁጥር ልከንሎ የሚያስፈልጉ document ኦችን ልከው መመዝገብ ይችላሉ። እ እንዲሁም በምልክሎ ስልክ ቁጥር ማንኛውም ሀሳብ፣ አስተያየት እንዲሁም ጥያቄ ካሎት በማንኛውም ሰዓት ደውለው ማናገር ይችላሉ።
እሺ ወንድሜ፣ እሺ text እናደርጋለን። ያው እንግዲህ ከእኛ ጋር አንድ ማይል saving ም investment ም ስለሆነ አብረውን ይስሩ። እናመሰግናለን። መልካም የስራ ቀን ይሆንልን።
እሺ እሺ፣ እናንተም መልካም እሺ